ሄሎ ሄሎ ተነስል አብረሽትን የምንባል
ዊዝሮ አድርጌ ነበር እና እሺ እስካሁን አልወጣልኝም። ወይ ካንስል አድርጌ በቴሌ ብር መውጣት እችላለሁ?
መቼ ነው ዊዝድሮ ያደረገው?
አይ ቲንክ ሌሊት ሌሊት ነበረ።
እሺ የቤስት ቤት ስልክ ቁጥር እንገናኝ እስኪ።
የሚስት የቤስት ቤት የቤስት ቤት
ቁጥሩን የቤስት ቤት ስልክ ቁጥር ነው።
ስልክ ቁጥሩ ነው። Okay አዎ
የዘጠኝ ሰባ ስድስት ሀምሳ ሰባት ሀምሳ ሰባት ሀያ ሶስት ሀያ ሶስት ሁለቴ ነው የሞ- ሁለቴ ነው እንትን ያልኩት ሁለት ብር ነው ሀምሳ ሺህ ብር እና አርባ ሺህ ብር think እንደዛ ነው።
በቴሌ ብር ነው ያዘዝከው?
እ አይደለም በቻፓ ነው ወደ አካውንት የለም እ ወደ ባንክ account ወደ ባንክ account እና ብሩ ትንሽ አስፈልጎኝ እሺ፣ ችግር የለውም።
ወደ ቴሌ አርባ ብር ሺህ ብሩ confirm ሆኖ process ላይ ነው።
እህ ለቻፓዎች እናሳውቅና ያስገቡልሃል። ሀምሳ ሺህ ብሩንም አሳልፍ የለብም።
Okay እሺ thank በጣም አመሰግናለሁ።